હેલો હેલો હેલો હા બેન હિચકનો አይደል?
ዮችካ ነው
እሺ አስተያየት ለመስጠት ነበረ።
እሺ
እሺ እንትን ክረምብል ስታርተር ክረምብል ማምረት ጀምራችኋል አይደል?
ከየት ነበር የደወልክልኝ?
ቀዲላ ነበረ ሂደርሳ ስምህን ንገረኝ እስኪ ተስፋ ኢየሱስ እባላለሁ።
እ? እ?
ተስፋ ኢየሱስ እባላለሁ እና የእናንተ የአንድ ክብ ወሳኝ ማለት ደንበኛ ከስተመር ነኝ።
ተስፋ
ተስፋ ኢየሱስ
አ፣ ጌዲዮ ነው እንዴ?
አይደለም። አዎ ገ- ማለት ዞኑ ወጋታ ተስፋ አዎ።
ኢየሱስ ወጋዛ ነው።
በጣም ጥሩ። አዎ።
እሺ እሺ ንገረኝ።
ጌደ አሁን።
ዞን ነው የደወልኩልህ። ያው ገዲላ ጌደ ዞን ናት።
እሺ
እሺ ምን መሰለው ናስቴ እሺ እዚህ feed ጫጩት አዝዤ ጫጩት ውስጥ ሲገባ feed አዝዤ ነበረ።
እህ feed ሳዝ እኔ order ያደረግኩት በ crumble ነበረ እህ
እና እ፣ crumble አዝዤ ሳለ እ፣ ከገላን ማለት ነው እህ እና እ፣ የታዘዘውም ደግሞ እንደነገሩኝ ከሆነ እ፣ crumble ነበረ።
እህ ነገር ግን አሁን እዚህ መጥቶ እ፣ ሲወርድ mash ነበር የወረደው ማለት ነው።
እህ እኛ ምንድን ነው crumble አዘን አሁን ጫጩቶች ብዙ ጊዜ ከመሀል መሀሉ በቆሎ ብቻ እየመረጡ ይበሉና ሌላውን ሚ- እንትን ምግብ reject የማድረግ ባህሪ ስላየን እህ crumble ትሰራላችሁ ብለን ጠይቀን crumble አሁን እንሰራለን ሲሉ crumble አዘዘን።
እህ ነገር ግን አሁን መጥቶ ሲወርድ mash ነው። mash ኡን እሺ አሁን እኔ ምን ላድርገው?
እሺ ጥሩ። ስለዚህ አሁን እ፣ አዎ እና ይሄን comment ተቀበሉና የሚመረተው አካል እኔ ለማን ነገር እኮ ትንሽ እንትን ስላለኝ ነው ይሄን ነገር አስተያየት የሰጠሁት።
ያው ጉዳዩ ቀጥታ ለሚመለከተው አካል እ፣ እንዲታናግረው ስልኩን እንድስጥህና ለሱ ደግሞ አዎ።
ታናግረዋለህ። እኔም ጉዳዩን ይዛለሁኝ ከርጓም ትነጋገራለህ።
በቃ አሁን ደውዬም ምን እንደደረሰ ጠይቃለሁ። ስልክ ስንት ነው? እስቲ ንገረኝ።
ዜሮ ዘጠኝ አስራ ስድስት እህ ሀምሳ ስምንት እህ ሰላሳ ስድስት ሀምሳ ስምንት
አስራ ስድስት ሀምሳ ስምንት ሰላሳ ስድስት ሀምሳ ስምንት በጣም ጥሩ። አዎ።
መልሼ ልደውልልሽ።
እሺ እሺ